ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንወደው።
ጤና ይስጥልኝ ሰላም ነው?
እግዚአብሔር ይመስገን።
እ ከ account ወደ ቴሌብር transfer አድርጌ ነበር።
እሺ
ከዛ ወደ ቴሌብርም አልገባም። እዚህ account ኤ ላይም balance የለውም።
እሺ ከዝውውር ታሪክ ላይ ያልገባለትን ፎቶ ያንሱና በቴሌግራም ይላኩልን።
ምን ምን ከዝውውር ታሪክ ላይ ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
እ የት አካባቢ ገብተህ ማለት ነው? አልገባኝም።
ተጨማሪ የሚለው ውስጥ ይገቡና
ተጨማሪ የሚለው አዎ የዝውውር ታሪክ የሚል ያመጣሉታል።
እሺ ከዛ ከዛ ውስጥ የባንክ ዝውውር የሚለው ውስጥ ሲገቡ ያገኙታል። ፎቶ አንስተው አሁን አልገባልኝም ያሉትን ይልኩልናል ማለት ነው። ቴሌግራም እ ቴሌግራም እ በ- በየትኛው ስልክ ነው?
ዜሮ ዘጠኝ ሰባት ስምንት
እ text ማድረግ ትችላላችሁ?
text ማድረግ አንችልም።
okay እሺ እ ዜሮ ዘጠኝ ሰባት ስምንት አስራ ስድስት
ቆይ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
አስራ ስድስት ሰላሳ ዜሮ ስድስት
እሺ እሺ